ሄሎ
ሄሎ አቤት ሰላም ነቢያት እግዚአብሔር ይመስገን።
እህለን ከችፕችፕ ነበር ምደውልሎት።
እሺ ይቅርታ ለእሁድ የሚመጣ order አድርገውን ነበር አይደለ?
አዎ
አዎ እ location የሞሉበት ቦታ መቀበል ይችላሉ። እሁድ አዎ እቀበላለሁ።
office ነው የሞሉት አይደል?
አዎ
ይችላሉ መቀበል።
አዎ እችላለሁ።
okay በቃ እኔ አይ፣ ባለው እ፣ ሰው ስለሚኖር ይቀበላቸዋል። ችግር የለውም።
okay እንደዛ ነው።
አዎ እሺ እ፣ ግን ቅዳሜና እሁድ እንዳይደርስብዎት አቆጣጠሩ ገብቶታል አይደለ? complete ያደረገበትን ቀን ሳይቆጥሩ ነው ቅዳሜና እሁድ ላይ እንዳይደርስ አድርገው order ማድረግ የሚችሉት። ግን ቅዳሜና እሁድን አሁን እንዳሉኝ መቀበል የሚችሉ ከሆነ በማንኛውም እ፣ ሰዓት order ማድረግ ይችላሉ
እሺ
እና ከአራ- ከአራት ሰዓት በኋላ ደግሞ complete ካደረገ vendor ኦቹ ስለሚያ- ስለማያዩት ለቀጣይ ቀን ነው የሚተላለፈው።
ስለዚህ ቀድሜ ከጠዋቱ አራት ሰዓት ቀድሜ ነው ማድረግ ያለብኝ ማለት ነው።
አዎ እንደዛ ያደርጉ።
እሺ እሺ ስለዚህ እሑድ ይምጣ ማለት ነው።
እሑድ ይምጣለሁ። እኛ በቃ እሺ እሺ መልካም እሺ